Hello ሰላም ነው ስሪ እንዴት ነሽ?
ሰላም እንዴት ነህ?
እ lumbosacral belt አላችሁ እንዴ?
እ
lumbosacral belt belt ቤቱ okay ነበር። እስኪ check ላድርግልህ።
እሺ፣ የትኛው branch እና አሁን ያለሁት አጎን አካባቢ ነው። nearby እስኪ ካለ check አድርጊ። እሺ።
እሺ sacral belt ምንድን size ኡ ምን ምን size ነው የፈለግከው?
size ኡ ወይ large ወይ ሚ- medium ይለኩታል። እዛ ይመጣሉ። ግን ወይ medium ወይ large ሁለቱም አንድ ነው ካ- ካለ ልገጭ።
large ም medium ም አለ። ግን ሰሜን ማዘጋጃ ይቀርበሃል እንዴ?
አይ ይርቃል። ጎተራ አካባቢ ነው ያለሁት። እዚህ ሳር ቤት ያለ የለም። ሳር ቤት ሳር ቤት large አለ።
large ሳር ቤት አለ። okay፣ አዎ።
እሺ። ከዛ ደግሞ ካዛንቺስ አካባቢ ምናምን ካዛንቺስ አካባቢ
አይ ካዛንቺስ አካባቢ እንኳን የለም። የት መሰለህ? አያት፣ ፊጋ፣ ሳር ቤት እና ሰሜን ማዘጋጃ።
ይኖራል ሁሉ- ሁሉም ጋር አዎ ይኖራል።
በእሺ፣ ሳር ቤት እሺ።
ያለው ጋር large ነው ያለው። እሺ medium የለም እዛ።
በጣም አሪፍ። እሺ፣ እሺ። አመሰግናለሁ።
በጣም አመሰግናለሁ። መልካም ቀን።